ሄሎ ሰላም ጤና ይስጥልኝ ቤት ቤት ከአዲስ አበባ እኮ ነው የምንረዳው።
ሰላማ ስ- አልሰራልኝ ብሎ ነበረ ጌም
እሺ ምኑን አልሰራ ያለ ከቴሌ ብር ወደ መጫወቻ ጌም ለማስገባት ብር አልካለ። እዛ በኋላ ደግሞ አብያተር አልከፍትም አላት።
እሺ አቪያተርን ቼክ እያደረግነው ነው። እሺ
ኦኬ።
እ፣ ምን አልከኝ? ሌላው
ከቴሌ ብር ወደ መጫወቻ ማለት ነው እ፣ እሺ አካውንት አላስፈልሳል
ዲፖዚት ነው ዲፖዚት
እሺ ሄሎ አረግ እሺ በምንድን ነበረ የሞከርከው አባቴ? በቻፓ ነው
በአይለም በፌስ በሳንቲፔ በሳንቲፔ ሞክረ ነው እምቢ አለ። ከቴሌ ብር?
በሁለቱም ሞክሬ ያለሁ ግን ከምንድን ነው ከ CBE ነው CBE ነው
አንድ ከቴሌ ብር ከቴሌ ብር ነው።
አዎ።
እሺ አባቴ check እናደርገዋለን። እሺ አንተ ስለሆንክ አሁን እየነገርከን ያለኸው ይሄንን system check እናደርግለን። እሺ ችግር የለውም።
እሺ። ልጠብቅ?
እናመሰግናለን ስላሳወቅ። እሺ አንዴ ጠብቅ።
አሁን ላይ